እኔ ይሆና hello፣ አሁን ያው ብሩ ገብተን
ብሩ ገባ።
አዎ፣ አስገብተናል። አልደረሰም።
በቃ አይ ነው እኔ ጋር ሳይሆን እዛው ከአንድ ከአምስት ደቂቃ በኋላ ለራሳችሁ ነው text ይመጣል።
message ይገባልናል በራሴው በዚሁ ስልክ።
አዎ በዛው ስልክ እ፣ ስልክ ቁጥር ብሎ አምስት አስር ደቂቃ ውስጥ ይገባላቸዋል። እሱን አሳይቶ መጓዝ ነው።
እሺ፣ አሁን ቁጥሩ ከደረሰን በኋላ በቃ ያው ትኬቱ ያው የሚደርሰን ቁጥር ነው ማለት ነው።
አዎ ቲኬቱ እዛው ticket number ብሎ የሚደርስ ቁጥር ይመጣል። እሱን እሺ።
አሳይቶ መጓዝ ነው።
የሁለታችንን ማለት ነው።
የሁለታችሁም አንድ ላይ ይመጣል።
እሺ፣ አሁን አልደረሰም። ትንሽ ትንሽ ይቆያል ማለት ነው።
ትንሽ ይቆያል፣ አንድ አምስት ደቂቃ።
እሺ፣ በቃ እሺ፣ እደውላለሁ ምናምን እሺ ይችላል።
እሺ